ሪፖርት ነው እባክዎ የምንለዳው።
ትናንት በሀያ ዘጠኝ ሁለት ሜሴጅ ልኬ ነበር በሜሴንጀር አንዱ መቶ ብሩ ብቻ ነው የገባ የሁለት መቶ አልገባ።
በዚህ ስልክ ነው የላኩት?
አዎ በአስራ ስምንት ዜሮ በዚያውም በደወልኩት
የትኛው ነው ያልገባለት?
በመቶ በሁለት እና በሶስት ነበር ሁለት message ልከውልኝ ሁለቱንም ላኩት። አንድ መቶ ብር ብቻ ናት የገባች
እኮ ከሁለቱ ያልገባለት የትኛው ነው ደንበኛችን?
ሁለት message ልክ ያለው አንዱ ነው ያልገባው። ባለ መቶ ገብቷል። ባለ ሁለት እና ባለ መቶ ልክ የላለው ብላኝ ነበር ቴሌብሩ ላይ ደውዬ።
already successful ነው ነው የሚለው
አልገባም። እዚህ መቶ ብር ብቻ አለች። እሷም አላጫወትም ማለት ሁለቱም successful አለ።
እስቲ እንደቀሎታለን በድጋሚ አዎ እሺ